ጤና ይስጥልኝ ዳታ አምቡላንስ
አቤት።
አብሮ ይስጥልን።
አዎ
እሺ ምን ይርዳዎት?
እንትን ለጓደኛ ስደወል ያ የደዋ ድምፅ አያሰመኝም።
ምን አሉኝ?
ጓደኛ ስደወል ድምፅ አያሰመኝም
ይሄ ጠብታ አምቡላንስ ስልክ ነው።
እ ይሄ ጠብታ አምቡላንስ ስልክ ነው።
እሺ